ሰባት መቶ ሀምሳ ብር ሲሆን በዲጂታል መተግበሪያ ውስጥ hello ጤና ይስጥልኝ።
አባይ ቲቪ ሌላ hello
order ነበር እንጂ ዘግይቶብኝ ነበር። check ለማድረግ ነው።
እሺ ንገሩኝ። ስልክ ቁጥሮች ዜሮ ዘጠኝ ሰላሳ ሰላሳ ዜሮ አንድ ዜሮ አንድ አስራ ሰባት ሰባት ስድስት
ደስ ነው የሚለው
ቅድስት ነው የሚለው እሱ በሰላ- በትዕግስት ነበር ሁለት ክሬድ ያደረኩት እንጂ እስቲ ቼክ አድርገው ወይ ዜሮ ዘጠኝ ዜሮ ሁለት አዎ፣ ሌላ ስልክ ንገሩኝ እስኪ። ይሄ አይመስለኝም። ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት ሀምሳ አንድ ዜሮ ዜሮ ስልሳ ሰባት ሀምሳ አንድ ሀምሳ አንድ ዜሮ ዜሮ ስልሳ ሰባት
ትዕግስት በሚል ትዕግስት በሚል አዎ፣ በሱ ነው ያዘው።
አዎ፣ የማን በትዕግስት አድሚን ትዕግስት የሆነችበትን ቼክ ማድረግ ነው።
አዎ አድሜ ትዕግስት ቲማቲምና የሆነች ሽንኩርት ሽንኩርት አዎ።
የት ሰፈር ሎኬሽኑ?
ታሪክ አዲስ ሰፈር አዎ፣ ይመጣሉ ዛሬ በፕሮዳክቱ ተፋ ትንሽ ታገስ።
አዎ፣ ወጥተዋል አዎ፣ ዶሩ ብዙ ጉድ ይወጣል። አዎ
በየካምፑ